ሄሎ ጤና ይስጥልኝ።
አቤት።
ሄሎ
ሄሎ አቤት ሄሎ ሄሎ ይሰማል። እሺ ስምህን ማን ልበል? ሄሎ ሄሎ
አይሰማም?
ይሰማል። ስምህን እየጠየቅኩ ነው። ማን ልበል ስምህን?
ናሺ
ሄሎ
ይቆራረጣል።